hello ጤና ይስጥልኝ ችፕችፕ
እንዴት ዋላችሁ?
ሰላም
ዛሬ የሚወጣ order ነበረኝ እና እስካሁን አልደረሰኝም።
okay እስቲ ስልክ ይነግሩኛል ሰላሳ ሶስት ሰላሳ ሶስት ሀምሳ ስምንት ሀምሳ ስምንት ሰባ አንድ ዜሮ ሶስት ሰባ አንድ ዜሮ ሶስት okay ምንድን ነበር product ያወጣሉት?
ድንች፣ ቲማቲም፣ እንቁላል
OK አዎ። ቲማቲም እንቁላል በእርሷ በባህሩም እርሶ ማለት
የባህሩ ለብቻ ነው፣ የኔ ለብቻ ነው።
አዎ አዎ እሺ የ driver ስልክ ስጡት እሺ
0912
እሺ 27 እም፣ 47 90
እሺ ይደውሉ ዛሬ ይወጣል ግን?
እቃዎትን ወጥቷል።
ወጥቷል አዎ እቃውን እሱ ነው የያዘው የደረሰበትን ይጠይቁትና እሺ እሺ መልካም ቀን